ሰላም ጤና ይስጥልን ቤተሰቤት
ዲፖዚት አድርጌ አልገባልኝም ነበር።
ምን አልከኝ?
አካውንቴ ላይ ዲፖዚት አድርጌ በቻፓ እንትን እሺ ከሲቪ ብር ልከልናል ቴሌግራም ላይ
አ ስልክ ስልክ ቁጥርና ምንድን ነበር ላከል ዲፖዚት ሜሴጁን የቴሌግራም የቤት ቤት ቁጥርህንና የሲቪ ብር ቁጥር ካለ አንድ አይነት ከሆነም ችግር የለውም። እሱን ላክልን አንድ አይነት ነው ቁጥሩን በቃ ብቻ እናሳውቃለን። ለቻፖዎች ላክልን እስከ መቼ እንትን ይላል?
ይገባል። ዛሬ እየመለሱልን ነው ቻፖዎች ብዙ ስለሆነ በኦርደር እየመለሱ ነው። ይገባል። ዛሬ
በቃ ስልኬን ነው የራስኩት ላክልን የሁለት ቴሌግራም ላይ።
ጊዜንም ያካውንት ነው እሺ ላከው። እሺ እሺ